ይስጥልኝ።
ሄሎ ለማስቀለ ተናገሩ ይሰማል።
ሄሎ
ሄሎ ሄሎ
አቤት
አቤት። እሺ እሱን በጣም አደንቀዋለሁ።
እሺ
እ፣ ሰላም ነው።
እናለን። እሺ
እ፣
ሌላ ትምህርት ትምህርት ለመማር ነበር
ትምህርት የምን ትምህርት?